እወቁንዳ ደግሞ በሐሳብ ዘመቻ ፍቅር የጋራ ነው አይደለም የብቻ እወቁንዳ ደግሞ በሐሳብ ዘመቻ ፍቅር የጋራ ነው አይደለም የብቻ ሲረዳዱ ኮኔው እራስ መውደድ ቀርቶ የፍቅር ውጤቱ የሚታየው ጎልቶ ፍቅር ካልተያዘ እመሃል ቤት ሆኖ አንዱን ያስደስታል አንዱን አሳዝኖ እወቁና አስደግሞ በሐሳብ ዘመቻ ፍቅር የጋራ ነው አይደለም የብቻ። እወቁና አስደግሞ በሐሳብ ዘመቻ ፍቅር የጋራ ነው አይደለም የብቻ። ፍቅርን ጨከነ ምነው ማለታችሁ የማይጠፋ ደስታ ሲሰጥ እያያችሁ የፍቅርን ስሜት ቀምሶ የተረዳ ምንም አይሰማው በብዙም ይጎዳ እወቁ እንዳትደግሙ በሐሳብ ዘመቻ ፍቅር የጋራ ነው አይደለም የብቻ። እወቁ እንዳትደግሙ በሐሳብ ዘመቻ ፍቅር የጋራ ነው አይደለም የብቻ። ክፋት የለበትም ፍቅር እንደሆነ ያመሃኛል እንጂ ሰው ነው የጨከነ በዓለም ላይ አይተና የሚበቃ አስረጂ ፍቅር እኮ አይደለም ጨካኝ ሰው ነው እንጂ እወቁና ደግሞ በሐሳብ ዘመቻ ፍቅር የጋራ ነው አይደለም የብቻ። እወቁና ደግሞ በሐሳብ ዘመቻ ፍቅር የጋራ ነው አይደለም የብቻ። ፍቅር የጋራ ነው አይደለም የብቻ አይደለም የብቻ አይደለም የብቻ